ዘጠኝ ሺ ዘጠኝ ከብስክሌት የምንገዛው
ትላንት ሌሊት ላይ እንትን በቴሌብር እሺ withdraw አድርጌ ነበረ።
አልገባሎትም።
አልገባልኝም። ዛሬ ግን ስንት ብር ነው?
ሶስት ሺህ ሶስት መቶ
በስልክ ቁጥር ነው?
አዎ፣ አስራ ሁለት ቤት ነው የሚለው።
አዎ።
አዎ።
እሺ አንዴ ብስ ወደ ጠብቁ።
በቴሌ ብር እንከፍላለን። ጨምር የፈለግከውን ገዝ ይኸው በቃ በታቢያ አባቴ እ? በኋላ ትበያለሽ
hello።
ወይ እሺ process ላይ ነው። አሁን ይገባሎታል። ትንሽ ጠብቁ።
እሺ።
እሺ መልካም ቀን።